ጤና ይስጥልኝ። ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
አብሮ ስጥልን ማታ ሌበርጌ ሰውን አልገባልኝ ዊዝድሮ ነው።
ውስጥ አድርጌ ነበር።
እሺ ከትራንዛክሽን ሂስትሪ ላይ ያልገባለሁትን ስክሪንሻት አድርገው በቴሌግራም ይላኩልኝ።
የትኛው እንትን አካውንት ቁጥሬ ነው ወይስ
በቴሌግራም ይላኩልን። ከዛው ከሞር ብለው ከትራንዛክሽን ሂስትሪ ላይ ያልገባለሁትን ይላኩልን። ስልክ ለስጦት የያዙ ቴሌግራም
እሺ zero nine seven eight